hello ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝ። አብሮት specialist physiotherapy አዎ፣ ፊዚዮቴራፒ ሳይሆን psychotherapy።
አዎ ተሳስቼ ነው። እሺ ይቅርታ። እሺ ከ WePlus Solution ነበር ምደውልልሽ።
እሺ ድርጅታችን WePlus Solution ይባላል። ከዚህ በፊት WePlus Solution Provider የሚል መተግበሪያችን ላይ አገልግሎቱን ለመስጠት ተመዝግበው ነበር እሺ እና አሁን ላይ ስራ ስለጀመርን እም፣ ኦንላይን ላይ በመሆን ያለምንም ክፍያ አገልግሎቱን ለተጠቃሚ መስጠት ይችላሉ
okay እሺ።
እና ደግሞ እዛው በተጨማሪ እንትኑ ላይ ነው እ እ እ እዛው platform ኡ ላይ ነው።
አዎ WePlus Solution Provider የሚለው ላይ already ስለተመዘገቡ WePlus እሺ Solution User የሚል application ደግሞ ሌላ አለን እና እሱ እሺ application ምንድን ነው? እናንተ የተመዘገባችሁት አገልግሎት ሰጪዎችን display ያደርጋል። እዛ ላይ ገብተው ራ- profile ኦትን ማየት ይችላሉ። በተጨማሪም ደግሞ የታክሲን አገልግሎት ጨምሮ እንደ እርሱ አይነት እና ሌሎች ከአርባ አራት በላይ የሆኑ አገልግሎት ሰጪዎች display ያደርጋል። እዛ ላይ አገልግሎቱን መጠቀም ደግሞ ይችላሉ።
እሺ
እሺ እናመሰግናለን።
እሺ እኛም እናመሰግናለን። መልካም ቀን ይሁንልዎት።
መልካም ቀን።
እሺ